ጤና ይስጥልኝ ሁሉ ስፖርት በአኮ ምን እርዳዎት?
ለምን
እግዚአብሔር ይመስገን ምን እርዳዎት?
እንትን ነበር ትናንት ኦንላይን ነበርና ጨዋታ ከዛ won ብሎ ግን ብሩ አልገባም እስካሁን።
እሺ ትኬት ቁጥርን ይዞታል?
ticket ID የሚለውም አዎ
አልንገርሽ አዎ
OK አርባ አምስት ሶስት ሰባ አንድ
እሺ
ከዛ dash ይልናማ ላይ አስራ አምስት አራት ሀያ ዘጠኝ
በኦንላይን ነው
ኦንላይን
እሺ ስልኮትን ይንገሪኝ
ዜሮ ዘጠኝ ሰማንያ ዘጠኝ እም፣
ሀምሳ ስድስት እም፣
ሰባ ስድስት እም።
ዘጠና ሶስት
እሺ ይለቀቅልዎታል ይጠብቁ